Mhm. Wer är lite mer nervös?
ሄላ
ይሰማል ደንበኛችን ሄላ
ይሰማል ደንበኛችን ይቀጥሉ።
ሄላ
ይሰሙታል ደንበኛችን ይሰሙታል። መስመር ላይ ያለው አአ
እሺ፣
አይ ቅድም አቤት አቅርቤ ነበር እና በቴሌግራም ልክ ያለው ደረሰኝ ምናምን
እሺ። የቴሌግራም ስሞትን ይንገሩን።
ብርሃነ ግርማዊ ነው የሚለው
እሺ፣ በዚህ ቁጥር ነው ያስመዘገቡት።
አዎ አዎ እሺ፣ ጉዳዩ ሲታይሎታል። እስከሚስተካከልለው ትንሽ በትዕግስት ይጠብቁ። ጉዳዩ ሲታይሎታል። እስከሚስተካከልሎት በትዕግስት ይጠብቁ።
እሺ እሺ ስለደወሉ እናመሰግናለን። መልካም ቀን።